hello hello አቤት ሙሴ የመኪና ኪራይ ሞሰስ አዎ ሞሰስ ያ ከዊፕላስ ሶሉሽን ድርጅት ነበር የምደውልልዎት።
እሺ እ ከዚህ በፊት ዊፕላስ ሶሉሽን ፕሮቫይደር የሚለው መተግበሪያችን ላይ አገልግሎቶትን ለመስጠት ተመዝግበው ነበር።
ይሆናል አዎ አሁን ላይ ስራ ስለጀመርን እህ፣ ኦንላይን ላይ በመሆን ያለምንም ክፍያ አገልግሎቶትን መስጠትና ደንበኛ ማግኘት ይችላሉ።
እሺ ምን app ነው የምናወርደው?
እ ዊፕላስ ሶሉሽን ፕሮቫይደር የሚል
text ላይ ታደርግልኛለህ? ከይቅርታ ጋር እሺ፣ ምንም ችግር የለውም። እሺ ይቻላል።
እሺ፣ እናመሰግናለን። መልካም ቀን።
እኔም አመሰግናለሁ።
እሺ